ሄሎ ሄሎ አቤት
አቤት ድጋፍ ለማግኘት ነበር የደወልኩት።
ማለት በምን አይነት መልኩ ምን ምን ሁነው ነው ድጋፍ የፈለጉት?
ማለት በምን አይነት መልክ ነው ድጋፍ የሚሰጠው?
ማለት እርስዎ ሰርተው ገቢ ማግኘት አይችሉም? ምን ደርሶብዎት ነው ድጋፍ የፈለጉት?
ስራም የለኝም ምንም የለኝም። ስራውም ነገር ምንም የለኝም። ቤቴን ባዶ ነው። አራስ ቤት ነኝ ደግሞ ይዛል
እሺ በቃ ልመዝግቦት እና እናስተላልፋለን። ወረፋ ይጠብቁና እንደውልልዎታለን። ያው መስፈርቱን የሚያሟሉ ከሆነ ይደረግልዎታል። እሺ- እሺ ስሞትን ይንገሩኝ።
እየሩስ ይባላል።
ኢየሩስ ማን?
አብርሃም
እሺ አንዴ መስመር ላይ ይጠብቁኝ። ኢየሩስ አብርሃም
አዎ።
እሺ ስልክ ቁጥር ይንገሩ ዜሮ ዘጠኝ
ስልክ ቁጥሩን በአካል አላውቀውም። እኔ በቃል አላውቀውም። አዲስ ሲም ነው።
አሁን የደወሉበት ነው።
አዎ።
ከዚህ በፊት እኛ ጋር ተመዝግበው ያውቃሉ?
አላውቅም። ኧረ እሺ ዜሮ ዘጠኝ ዘጠና አንድ ሀያ ሁለት
መጨረሻ ዜሮ ዜሮ ነው።
ሀያ ስድስት ዜሮ ዜሮ አዎ።
ሀያ ስድስት ዜሮ ዜሮ እሺ ከየት አካባቢ ነው የደወሉልን?
ካበደ እም?
አባጊ
ሀባጊ አዎ።
የት አካባቢ ነው? አዲስ አበባ ውስጥ ነው ወይስ ክፍለ ሀገር አዎ ነው?
አባጊ እዚህ አዲስ አበባ ውስጥ አባጊ ቃሊቲ።
okay አቃቂ ነው ያሉኝ። እሺ አዎ።
አቃቂ እሺ። እ ስለዚህ አ- አራስ ቤት ስለሆኑ ድጋፍ ፈልገው ነው እርዳታ።
አዎ።
እሺ እሺ በቃ ይዣለሁኝ እንደውልልዎታለን።
እሺ እሺ